ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
ጤና ይስጥልኝ አሁን ደውዬልሽ ነበረ እሺ
እኮ በትንሽ ቆይቼ እደውል እደውላለሁ ብለሽ ነበር። አሁን ግን ምንም ምላሽ ከዚህ በፊት አስ- ብለን ወዲያው ነበር የሰራችው ምንድን ነበረ ጥያቄው? ይቅርታ
አ፣ በኦንላይን ቆርጠን withdraw አድርገን ነበረ ብሩ ሊገባ አልቻለም።
እኮ እዛው ቴሌግራም ልከዋል።
አዎ ቴሌግራም ላይ አርብ እኮ ነው የላኩት፣ ግን ምላሽ ዘገየ።
እም፣ እሺ ማን ነው ስሞት ቴሌግራም ላይ
እ ቴሌግራም ላይ ስሞት እ፣
እ፣ ደስታ ላይ መዝገባ
transaction ኦትን ለምንድን ነው ያላስተካከሉት? በ sent transaction ሳይሆን በ bank transaction አድርገው ይሞክሩት። እሺ transaction history ላይ ከላይ sent transaction የምትላለች እሷን ወደ bank transaction ቀይረው ያውጡት። እሺ ከዛ የትኛው እንደሆነ ያሳውቀውን።
Okay no no እንትን እኮ ነው አ- አልተረዳሽም መሰለኝ።
እም፣
እ፣ Hello እያየሁት ነው። እሺ የላኩልኝን እኮ እያየሁት ስለሆነ ነው። transaction history ነው እኮ- የላኩት ወደኛ
transaction እኮ አያሳይም። transaction history ያሳያል። እኔ ልንገሮት እንዴት እንደሚያሳይ ልንገሮት። sent transaction የሚለውን ወደ bank transaction ይቀይሩና ያሳዩታል።
Okay bank transaction በቴሌብር ነው የላክ ነው።
ይመጣል ይመጣል። እሱን ይላኩልን።
እሺ፣ okay ልሞክረውና እሺ እሺ